ጤና ይስጥልን ማኒ ፓፓ።
ጤና ይስጥልኝ እማ።
አብሮ ይስጥልን እመቤት።
የ- የኤሌክትሪክ መኪና አይኖቹን
እሺ ታንጋን የምትለዋ አንድ ነጥብ ስንት ነው?
ሁለት ሚሊዮን የምትባለው ኢስታሯ እ- እ- የባንክ ታመቻቻላችሁ እንዴ?
አሁን እመቤት እንትን እያለልን አለለም አልገባለንም። የገቡት ተሽጠዋል ሲገቡ ወይ ኦኬ አሁን ምንም አይነት ኤሌክትሪክ የላችሁም?
ኤሌክትሪክ ያለን BZ four ነው አምስት ነጥብ ሶስት የሚባል ነው።
ውይ፣ ከዛ በታች የላችሁም።
አዎ እነሱ ገና እየገቡ ነው። ለዛ ነው ሌሎች ሌሎች የባንክ የሏችሁም እንዴ? እንደዚህ ማለት ኤሌክትሪክም ባይሆን የባንክ እንትኑ አነስ ያለ አ- የባንኩ ስንት እስከ ስንት በ cash ስንት ይችላል?
ዋሹ